የአየር
ሄሎ ሄሎ ጤና ይስጥልኝ።
አቤት፣ ጤና ይስጥልኝ። ሄሎ
አይሰማም?
ይሰማል፣ ይሰማል። ጤና ይስጥልኝ።
ሰላም ነው?
አለን አለን፣ እግዚአብሔር ይመስገን። እንትን ነው ባለቤቴ ነች እ ኢትዮ ጠቢብ አሳክሚያ ነበር ከዚህ በፊት የአየር አላርጂ ተብላ ማለት ነው።
የምን አለች?
የአየር የአየር አላርጂ ነው ብለዋት አደገኛ ሳል አለው እና ወደ ላይ የማስታወክም ነገር አለው አንዳንዴ ግን ሳሉ ማታ ማታ ላይ ነው በአብዛኛው የሚነሳ ቀን ቀን ወረ በስማ ቀን ቀን እንትን ይላታል ያን ያህል ማሳል ሳይሆን ትንሽ ትንሽ አልፎ አልፎ ይከረክራታል ማታ ላይ ነው በአደገኛው የሚያስላት አስ- አስማ ናት እንዴ?
አ- እሱን ምርመራ አድርገው አድርገውላት ነበር ኢትዮጵያዊ ማለት ነው። አስም በሽታ ሳይሆን የአየር የአየር አላርጂ እና የአየር መተንፈሻ ትቦ መጥበብ ማለት ነው።
እሱ ገባኛው።
እንደሱን ያላት እንጂ አስም በግልጽ አስም በሽታ ይዞሻል አላላት።